ምዕራፍ አሠርቱ ወአሐዱ ወእደተናገረ ሳፍር አሜናዊ ወይቤ ሳፍር ከተናገረ ዘንድ መለሰ እንዲህ አለ፦ በከመ ብዙኃ ትነብብ ከማሁ ትሰምዕ አንተ እንደምትናገረው ያለ ብዙ ነገር ትሰማለህ። በብዝኃ ነቢብከኑ ዘትጸድቅ ይመስለከ ነገር በማብዛት የምትረታኝ ይመስልሃል? አንድም በነገር ብዛት የምትረታኝ ይመስልሃል? ቡሩክ ዘይትወለድ እማንስት ዘህዳጥ መዋዕሊሁ ዘመኑ ጥቂት የሆነ ከሴቶች የሚወለድ ሰው ርጉም ነው። አንተም ርጉም ነህ አያ ምን ርጉም ነህ? ምን ጥፉ ነህ? ኢታብዝሕ ነቢበ እስመ አልቦ ዘይትዋቀሰከ ሶበሁ ሰብእ ዘይትዋቀሰኒ ብሎ ነበርና የሚከራከርህ የለምና መቀባጠርን አታብዛ። አንድም እንዘ አልቦ የሚከራከርህ ሳይኖር ነገር አታብዛ። ወኢትበል ንጹሕ አነ በምግባርየ ወጻድቅ አነ በቅድሜሁ ወእመኒ ተሐጸብኩ ወነጻይኩ ብሎ ነበርና በሥራዬ ንጹሕ ነኝ በፊቱ ጻድቅ ነኝ አትበል። እፎመ ይትናገረከ እግዚአብሔር ወይከስት ከናፍሪሁ ምስሌከ ከእግዚአብሔር ጋር በተከራከርሁ ያልህ እግዚአብሔር ከንፈሩን ገልጦ ካንተ ጋር እንደምን ይናገራል? ወይነግረከ ኃይላ ለጥበብ ዓለሙን እንደፈጠረ ውርድ ብትጠይቀው ጭብጥ እንደምን ይመልስልሃል? እስመ እጹፍ ውእቱ ዘላዕሌከ በአንተ ላይ ያለ መከራ እጥፍ ድርብ ነውና እንዲህ ትላለህ እንጂ። አንድም እጹብ ይላል በአንተ ላይ ያለ ደዌ ጭንቅ ነውና። ሶበሁ ተአምር ከመ ረከበከ ዘይደልወከ እምኀበ እግዚአብሔር በኀጢአትከ ብታውቅስ ከእግዚአብሔር ታዞ ያገኘህ ይህ መከራ በኀጢአትህ ነው። አንድም በኀጢአትህ ከእግዚአብሔር ታዞ ያገኘህ መከራ የሚገባህ ነው። አንድም በኀጢአትህ ያገኘህ ይህ መከራ ከእግዚአብሔር ታዞ ነው። አንድም ይህ የመጣብህ መከራ በኀጢአትህ እንደሆነ ብታውቅስ ወአሰሮሂ ለእግዚአብሔር ትረክብ አሰረ ፍትሑን ታውቃለህ። አንድም መከራ እንዳገኘህ ብታውቅስ አሰረ ባህርይውን መርምረህ ታገኛለህ። ሀሎ ከኑ ቀዲሙ አመ ይፈጥር ዓለመ ወልዑለ ሰማየ ወትሑተ ምድረ ከእግዚአብሔር ጋር በተከራከርሁ ያልህ ዓለምን ሰማይን ትሑት ምድርን በፈጠረ ጊዜ ኖረሃልን? ወምንተ ትሬሲ ምን ታደርግ ኑሯል? ወምንተ ተአምር እኛ የማናውቀው ምን ታውቃለህ? እመቃ ለቀላይ የቀላይ ጥልቅነቷን ምን ታውቃለህ? አንድም የቀላይ ጥልቅነቷን ምን ታውቅ ነበር? አንድም የቀላይን ጥልቅነት ታውቃለህን? ወኑሃ ለሰማይ የሰማይ ምጥቅነቷን ወስፍሃ ለምድር አው ራህባ ለባህር የምድርን ወርዷን ቁመቷን የባህርን ስፋቷን ምን ታውቅ ነበር? አንድም ምን ታውቃለህ? አንድም የምድር ወርዷን የባህር ስፋቷን ታውቃለህን? ወመገብትወ ለኩሉ መኑ ምንተ ገበርከ ዘይብሎ ሁሉን ቢያሳልፈው ምን አደረግክ የሚለው ማን ነው? አንድም ማን ብልዎ እስመ ለሊሁ የአምር ግብረ ኃጥአን ወእመ ርእየ አመፃ እያረምም የኃጥአንን ሥራ እሱ ያውቃልና ክፉ ነገርንም ቢያይ ከመፍረድ ዝም አይልም። ወብእሲ ለባዊ ይሌብሖ አንተ ልብ ባታደርግ እኔ ልብ አደርገዋለሁ። ሰብእሰ ሐሳሴ ንባብ ውእቱ ሰውስ ነገር ፈላጊ ነገር ወዳጅ ነው። አያ ምን ነገር ፈላጊ ነገር ወዳጅ ነህ? መዋቲ ዘይትወለድ እማንስት ከመ አድግ ይመስለኒ ከሴቶች የሚወለድ ሟች ሰው አህያ ይመስለኛል። አንተም አህያ ነህ። ወአንተሰ ትብል ንጹሕ ልብየ ወተአቢ እዴከ ሀቤሁ አንተ ግን ልቤ ንጹሕ ነው ትላለህ። ወዲህም ቃልህን ወደ እሱ ከፍ ከፍ ታደርጋለህ። ሶበሰ አመፃ ያሎ ውስተ እዴከ በእጅህ መግደል በቃልህ መበደል ባይኖር ወመ እያንበርከ ጽልሁተ ውስተ ልብከ በልቡናህ ቂም ተንኮል ካላኖርህ አሚሃ ይበርህ ገጽከ ከመዘ ተሐጽበ በማይ ንጹሕ ጽሩይ ሲል ነው። በጠራ ውሃ እንደታጠበ ፊትህ ያበራል ማለት ዋጋህን ያን ጊዜ ይሰጥሃል። ወትከውን ስቁየ እማይ ከማየ ረድኤቱ የረካህ ትሆናለህ። ወአእት ርስሐተ ወይትፍራህ እንከ ኢትፈርህ ሲል ነው። ኃጢአቱን አንተ አርቅ፣ እንግዲህ ወዲህ መከራውን አትፈራውም። ወትረስአ ለሕማምከ ከመ ሞገድ እንታለፈት ወይትደምጽ እንከ መከራህን ትዘነጋታለህ። ጎርፍ ፈጥና እንድታልፍ እንዳትሰማ መከራህን ትረሳታለህ። ወጸሎትከሂ ከመ ኮከበ ጽባህ ልመናህም እንደ አጥቢያ ኮከብ ነው። ያ ደስ እንዲያሰኝ ደስ የሚያሰኝ ዋጋ ይዞ ይመጣልሃል፣ በዚህ ዓለም የሚያገኘው ክብር ነው። ወትሰርቅ ሕይወትከ ከመ መዓልት ትመጽእ ሲል ነው። ሕይወትህ እንደ ፀሐይ ደስ በማሰኘት ትመጣለች ማለት በወዲያው ዓለም የሚያገኘው ክብር ነው። ወትተአመን ከመ ትረክብ ተስፋከ አለኝታህን እንድታገኝ ታምናለህ። ወትነብር ዳሂነ ዘእንበለ ሐዘን ወትካዝ ያለ ሐዘን ያለ ትካዝ በተድላ በደስታ ትኖራለህ። ወተአርፍ እንከ ወአልቦ ዘይጸብአከ እንግዲህ ወዲህ ከመከራው አርፈ ትኖራለህ፣ የሚጣላህ የለም። ወይመጽኡ ብዙኃን ወይገንዩ ለከ ብዙ ሰዎች ይመጣሉ ለአንተ ይገዙሃል። ወተሃልቅ መድኃኒቶሙ ለኃጥአን የኃጥአን ድህነታቸው ትጠፋለች። ወይሃጉሉ ተስፋሆሙ ይህም ልማድ ነው፣ ባለጸግነታቸውን ያጣሉ። ወይትመሰዋ አዕይንተ ረሲአን ሕገ እግዚአብሔርን የዘነጉ ሰዎች ዓይናቸው በሞት ይጠፋል።